አረ ባቲ ባቲ ባቲ ወሮ ባዩ አረ ባቲ ባቲ ባቲ ወሮ ባዩ ሰቀቀን ነው ትርፉ አይ አድረው ሲለያዩ ሰቀቀን ነው ትርፉ አይ አድረው ሲለያዩ ከኮምበልቻ በመታ አይ ፍቅር መስርቻለሁ ከኮምበልቻ በነታ አይ ፍቅር መስርቻለሁ ከመሸም አልሰጋ ወረቧ ቋጥራለሁ ከመሸም አልሰጋ ወረቧ ቋጥራለሁ ልኪልን ጎራዴድ መንደሩን ላስሰው ምናልባት ባገኛት ባቲ ላይ ያችን ሰው ባቲ ላይ ያችን ሰው ባቲ ላይ ነው ቢሉኝ መኖሪያ ሰፈሯ አዳረስኩት በነግሬ ሳይቀረኝ መንደሯ ሳይቀረኝ መንደሯ መገን የባቲ ልጅ የደም ገንቦይቷ በአይኔ ትመላለስ ከነ ምልክቷ በአይኔ ትመላለስ ከነ መለክቷ አይ ከነ ምልክቷ አረ ባቲ ባቲ ባቲ ወሮ ባዩ አረ ባቲ ባቲ ባቲ ወሮ ባዩ ሰቀቀን ነው ትርፉ አይ አድረው ሲለያዩ ሰቀቀን ነው ትርፉ አይ አድረው ሲለያዩ ከኮምበልቻ በነታ አይ ፍቅር መስርቻለሁ ከኮምበልቻ በነታ አይ ፍቅር መስርቻለሁ ከመሸም አልሰጋ አይ ወርቧ አቧጥራለሁ ከመሸም አልሰጋ ወርቧ አቧጥራለሁ የሸጋ ልጅ መንደር ቢመረጥ የማምነው ለእኔስ ደስ የሚለኝ ባቴን ነው ባቴን ነው ባቴን ነው ባቴን ነው ነፋሻዋ ባቲ አይ ሞቅ ያለችው መንደር ወዶ ያመሸውን ታውቃለሽ ማሳደር ታውቃለሽ ማሳደር መገል የባቲ ልጅ የደም ገንቦይቷ በአይኔ ትመላለስ ከነ መለከቷ በአይኔ ትመላለስ ከነ መለከቷ አይ ከነ መለከቷ አረ ባቲ ባቲ ባቲ ወሮ ባዩ አረ ባቲ ባቲ ባቲ ወሮ ባዩ ሰቀቀን ነው ትርፉ አይ አድረው ሲለያዩ ሰቀቀን ነው ትርፉ አይ አድረው ሲለያዩ ከኮምበልቻ በነታ አይ ፍቅር መስርቻለሁ ከኮምበልቻ በነታ አይ ፍቅር መስርቻለሁ ከመሸም አልሰጋ ወረቧን ቋጥራለሁ ከመሸም አልሰጋ ወረቧን ቋጥራለሁ ሸዋ ላይ ተኝቼ ወሎ ላይ አለንኩኝ መገን የባቲ ልጅ ሲሏት ብንናልኩኝ ሲሏት ብንናልኩኝ ከዚያማ ምን ብዬ ክልሜን ልንገራችሁ ፍረዱኝ በፍቅር የተነካካችሁ የተነካካችሁ መገን የባቲ ልጅ የደም ገንቦይቷ በአይኔ ትመላለስ ከነ ምልክቷ በአይኔ ትመላለስ ከነ መለክቷ ከነ ምልክቷ በአይኔ ትመላለስ ከነ ምልክቷ በአይኔ ትመላለስ ከነ መለክቷ ከነ መለክቷ